የማልበትን የማርፍበትን ኤሎሄ ኤሎሄ ስጠኝ ጥናቱን በርሬ በርሬ የማርፍበትን የማርፍበትን የማርፍበትን አንተ ስጠኝ ጥናቱን ደካማ ነኝ ብቻዬን አዳኝም ነህ መሐሪዬ የማትለኝ ለብቻዬ የጌታ ልጅ ጌታ የጌታ ባሪያ ነኝ የጌታ ልጅ ጌታ የጌታ ባሪያ ነኝ ኤሎሄ ኤሎሄ ያንተ ተገዥ ነኝ የሕይወት ዘመኔ የተስፋ የጥላ የነፍሴ መዳኛ መከታ ከለላ ኤሎሄ ኤሎሄ ስጠኝ ጥናቱን በርሬ በርሬ የማርፍበትን የማርፍበትን የማርፍበትን ኤሎሄ ኤሎሄ ስጠኝ ጥናቱን በርሬ በርሬ የማርፍበትን የማርፍበትን የማርፍበትን መግቢያ መውጫ መንገዴም ነህ መራመጃ መምሬ ነህ ካንተ በቀር አምላክ የለም ለዚህ ዓለም ለዘላለም የጌታ ልጅ ጌታ የጌታ ባሪያ ነኝ የጌታ ልጅ ጌታ የጌታ ባሪያ ነኝ ኤሎሄ ኤሎሄ ያንተው ተገዥ ነኝ የሕይወት ዘመኔ የተስፋ የጥላ የነፍሴ መዳኛ መከታ ከለላ